ሄሎ
ሄሎ እናትዬ ሰላም ነሽ?
እግዚአብሔር ይመስገን።
አለን ዘይሽ ፈልጌ ነበር እናቴ። ትናንትና ማለት ነው ምን አልከኝ?
እ፣ አምስት መቶ withdraw አድርጌ ነበር ማለት ነው እሺ
እና ካውንስል check ሲያደርግ የለም
አምስት መቶ ብር withdraw አድርጌ ነበር።
እ፣ መቼ ዛሬ ነው?
ያን እ እ?
ትናንት ትናንትና
Okay እሺ። Best Bet ቁጥር በዚህ በደወልክበት ነው
የ Best Bet ኡ yeah በደወልክበት ነው።
ያ
አንድ ቤት ላይ።
Okay ወደ ባንክ ነው እሺ ያደረኩት እናቴ።
እሺ እሺ። አንድ በደወልክበት ነው ብሎኛል። እ እሺ እ ለቻፓዎች እልክላቸዋለሁ ያ ለቻፓዎች እልክላቸዋል processing ላይ ነው። እሺ Okay አልገባም።
አልገባልህም ገና processing ላይ ነው። በእኝ- ከኛ side ወጥቷል። ቻፓዎች ናቸው ያሉት እሱ Okay።
Approve እንዲያደርጉልህ ልላክላቸው። አንተም ግን ደውለህ እንትን በላቸው። እሺ መጨረሻ Okay አሁን አሁን ያስገቡልኛል።
አዎ ደውለህ ብትላቸው እኔ አዎ ደውለህ ብትላቸው እኔ አሁን ያው እየላኩላቸው ስለሆነ መጨረሻ ላይ የተላከላችሁን approve እየላክሽልኝ ነው አዎ ስልካቸው Hello?
ደውልና ምን አልሽኝ እናቴ?
አዎ እየላኩልክ ነው ስልካቸው ልክና hello ያን ማለት ነው
ስልካቸው ልስጥክና ደውልላቸው አንተም
Okay እንደዛ ነው እንደሚደረገው አይደለም ነው እኔ ልኬላቸዋለሁ አንተ ሳትደውል እስኪያስገቡ ለምትጠብቃቸው ከሆነ ችግር የለውም ግን
Okay ይቆያል አይ አይቆይም።
Okay እሺ እጠብቃለሁ በቃ እ እሺ እሺ ስለደወልክ እናመሰግናለን መልካም ምሽት መኪና እየነዳ ስለሆነ አይሰማም ያ
እሺ ያው ልኬላቸዋለሁ እሺ እሺ ማማ
ስለደወልክ እናመሰግናለን መልካም ቀን
Thank you.